ሄሎ ጤና ይስጥልን ዋሽንግተን medical አዎ ይኸውልሽ ከምኒልክ ሆስፒታል ነው የምደውልልሽ። ከተ- ከትናንት ወዳ ማለት ነው ኢዶሳ ኢዶሳ ዴክሲሳ የሚባል chest CT ተነስቶ ነበር። በእናትህ ሪፖርቱን ፈልጌን ነው ሪ- ሪፖርቱን ስልክ ላኩልኝ።
ልስጥዎት ሪፖርት እንዲሰራ ሊልኩ እ- ል- አይ ዝ- ዝ- ዝ- እሷ ጋርም እኮ እንትን ብዬ ነበር ደውዬ ነበረ። እሺ እሺ እያለችኝ ቆየብኝ። በእናትህ እ፣ እኮ እነሱ ናቸው የሚልኩት ስልክ ልንገሮት እና እ፣ አውቀዋለሁ ሰማና እንትና ጋር እሱን ስልኩን ማ- አውቀዋለሁ።
ስንት ቤት ነው? እንግዲህ ደውዬ ይሰሩ።
ነበር ሰማና ምና ሰማና ዘጠኝ ሰማና ሰባት እንደዚህ አካባቢ አዎ እነሱ ናቸው የሚልኩሎት ወይ ስላልደረሰ ይሆናል ደግሞ check አድርጓቸው አረ ከተትናንት ወዳ እኮ ነው። ሶስት ቀኑ እኮ ነው በቃ ይልኩሎታል ችግር የለውም ቆየችብኝ ብዬ ነው። እሺ እሺ፣ አመሰግናለሁ።